ጤና ይስጥልኝ በስትሬት ቤቴ ነው የምለቀው
account ኤ active አልሆነም መሰለኝ እንዴት
ማለት ገንዘብ ሳስገባበት ወደ ቤት ወደ አቅራቢያ የሚገኝ ቤት ቤት ሲሄድ አልተመዘገበም ይለኛል
ይሄ ነው የበስትሬት account
አዎ አሁን ነው የከፈትኩት አዎ አዲስ successfully registered ብለሃል
አዎ message ምናምን ልኮልኝ አስገብቼ ምናምን ውስጥ ላይ account ኤ ምናምን አስገብቶኛል ም፣ እስቲ እሺ check እናድርገው እስኪ
ክፍት ነው እኮ
ክፍት ነው አዎ
እኮ ገንዘብ ማስገባት እችላለሁ አይደል ምንድን ነው የሚላት አዎ ትችላለህ በ voucher ነው ማድረግ የፈለግከው
አዎ ገቢ ማድረግ ፈልጌ ነው
ይቻላል ክፍት ነው እሺ አካውንት እሺ፣ እሺ እሺ መልካም እሺ
እሺ